hello ጤና ይስጥልኝ ካሌብ።
አቤት
ከ We Plus Solution ነበር የምደውለው።
ከምን?
ከ We Plus Solution okay
እም፣ We Plus app ላይ ተመዝግበህ ነበር አይደል?
አዎ
አሁን የተመዘገቡ account ኦችን active እያደረግን ስለሆነ አንዳንድ ጥያቄዎችን ለመጠየቅ ነበረ። ይቻላል?
እሺ በጥ- እየነዳሁ ነው ግን ቶሎ ቶሎ ካልሽ እ፣ ሁለት ደቂቃ ነው። እሺ እ፣ ምን አገልግሎት ነው የምትሰጡት?
furniture furniture። እሺ ምን ፈርኒቸር ነው ስሙ?
አርመኒ አርመን
Harmony Harmony አርመኒ። እሺ አዎ።
እም፣ የት አካባቢ ነው?
ጉርድ ሾላ ቴሌ ፊት ለፊት እም፣
ጉርድ ሾላ ጉርድ ሾላ ቴሌ ፊት ለፊት አዎ
እሺ contact person ማን ነው?
ያ አሁን የደወልሽው እና እ፣ ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ አርባ አንድ ሀያ አምስት አምሳ አራት አርባ አንድ ሀያ አምስት ሀምሳ አራት አዎ።
እሺ ማን ነው ባለዚህ ስልክ?
እኔ ነኝ ካሌብ ሁለቱም ስልክ ማለት ነው።
አይ ያኛው የስራ አስኪያጁ ነው
እሺ እ፣ ይሄኛው ይሁን ማለት ነው። contact person የአርባ አንዱ ካሌብ ታከለ።
አርባ አንዱ አርባ አንዱ አቶ ብዙ ነው እሺ እ፣ የደወልኩበት የደወልኩበት ሳይሆን ሌላ ማለት ነው።
ያኛው አስራ አንድ አርባ አንድ
ሀያ አምስት ሀምሳ አራት አዎ እሱ ነው contact person። ካሌብ ታከለ ነው ወይስ ሌላ ሰው?
አቶ ብዙ ነው ብዙ ብዙ ሁለቱንም ነው።
contact ማለት ትችያለሽ። ብዙ ነው ታከለ እሺ የስራ ቀን
እኔ ከሰኞ እስከ ቅዳሜ
ሰኞ እስከ ቅዳሜ። እሺ እ፣ ስንት ሰዓት እስከ ስንት ሰዓት?
እስከ አንድ ሰዓት ተኩል
ከስንት ሰዓት ጀምሮ?
ከሁለት ሰዓት ከሁለት ሰዓት እም፣ ሰዓት እስከ አንድ ሁለት ሰዓት።
ሰዓት ተኩል። እሺ የድርጅት ሎጎ አላችሁ እንዴ?
የድርጅት ሎጎ አዎ፣ ግን እ፣ እ፣ ስትመጡ ነዋ እሺ አመላክ እ፣ እሺ ፍቅ- ፍቃድ ሎጎውን ራሳችሁ ታስገባላችሁ። active ሲደረግ ፍቃድ TIN number ወይንም መታወቂያ ማግኘት እችላለሁ?
አሁን አቺም ትንሽ ሩፊ ስትል እየነዳሁ ነው አሁን ትንሽ ያው እንትን እሺ ቴሌግራም ይጠቀማሉ በዚህ ስልክ?
አዎ እሺ እሱ ላይ መልእክት አስቀምጣለሁ። ሲመቸው reply ያደርጉልኛል።
ኦልራይት እሺ እሺ አመሰግናለሁ።
ቴንኪው